ደውልልኝ የተለኝ ሁለት መቶ ሀብቱ ወለደው።
ቴሌግራም ላይ ልኬልሽ ነበር። እሺ እናት እሺ እናየዋለን።
ተራ- አ፣ ተራራሽኑ ምን እንደሚል ታውቂያለሽ?
እሺ እ፣ ልክ የሚልክበትን አያሳየኝም። ትራንዛክሽን ይልና እዛው ላይ ነው የሚቆመው። አይገባም። ትራንዛክሽን ከዛ እንትኗን ስትነኪያት ደግሞ ትራንዛክሽን ሴንድ ትራንዛክሽን የሚለው ውስጥ ነው የሚገቡት። ትራንዛክሽን ሂስትሪ ውስጥ ከገቡ በኋላ ድጋሚ ባንክ ትራንዛክሽን ውስጥ ይገባሉ።
ባንክ
አ bank transaction
bank transaction ስነካው አያመጣልኝም ራሱ log out login ያድርጉት። የኔትወርክ ችግር ነው።